Hello ጤና ይስጥልን ችብችብ።
አብሮ ይስጥልኝ። እንዴት ዋልሽ?
እግዚአብሔር ይመስገን።
ትናንት ያዘዝኩት order ነበርና እሺ ታደርጊልኛለሽ መምጣቱን?
ትናንትና ነው order ያደረጉት?
አዎ
በዚህ ስልክ ቁጥር ነው? ምን ነበር አይተሙ?
በአንድ ላይ ብታይ ይሻላል። ምክንያቱም ድንች ሁለት አይነት አለ፣ ቲማቲምም ሁለት group አለ፣ ሽንኩርትም ሁለት group አለ እሺ እና አዎ፣ እሺ፣ ተጠርጎማ እሺ። ሽንኩርት warehouse እጥረት ስላጋጠመን ሽንኩርት ስላልወጣ አንደኛው ነው ዛሬ።
ደውለውልኛል አምስት ኪሎ ይቆየ አልወጣም ብለኛለች። ግን ሁለት ነው፣ አንድ ዘጠኝ ኪሎ አንድ አምስት ኪሎ ነው።
እሺ አንዴ ይጠብቁኝ። መልሼ ልደውለው ሲስተም እያስቸገረኝ ስለሆነ